ሄሎ
ይቅርታ፣ የማያገለግል ቁልፍ ተጭኗል። እባክዎ ትክክለኛውን ቁልፍ ያስገቡ።
ሄሎ ሄሎ ጤና ይስጥልን። የእርሱ ጥንቃቄ ለወገኑ መዳን ነው። መልእክቱን በአማርኛ ለማዳመጥ አንድ ብቻ ነው። በኦሮምኛ ለማዳመጥ ሁለት ብቻ ነው። ለትግርኛ ሶስት ብቻ ነው። ለሶማልኛ አራት ብቻ ነው። ለአፋርኛ አምስት ብቻ ነው።
ከተማ ጥሪ በዳና መጡ ምን ላግዛችሁ?